ኧረ በማርያም hello hello hello
password አልልክልም ብሎ እንትን ኮድ አልልክልም ብሎ ነበር። ለምንድን ነው?
forget ብለው ነው ማይልክልህ?
አይ እንዳዲስ ለመክፈል ነበር። እምቢ አለን፣ አልከፍት አለን። ከነ
አዲስ register ለማድረግ አዎ፣ እንዴት ላድርገው?
እኮ ስ- ስልክን ስታስገባ ዘጠኝ ብለን የጀመርከው አይደለ?
አዎ password ስታስገባ የመጀመሪያውን ሁለት ክ- letter አድርገውና የመጀመሪያውን capital letter ሁለተኛውን small letter አድርገው።
የመጀመሪያው capital letter ሁለተኛውን small letter
እሺ፣ ከዛ በኋላ አምስት ቁጥሮች አስገብተህ መጨረሻ ላይ አንድ symbol ጨምርበት ወይ አ?
ኮከብ ወይ ስንት መሰላል symbol አንድ አንድ አምስት የተለያዩ ቁጥሮች አስገባና እ፣ ከዛ በኋላ አንድ ሲምቦል ጨምርበት ወይ ኮከብ ወይ መሰላል ማለት ነው።
እሺ።
አጠቃላይ እ፣ ስምንት መሆን አለበት። እሺ
አጠቃላይ ስምንት አ፣